ጤና ይስጥልኝ ኢትዮ የበራ መረጃ ማዕከል በኩል ልርዳው? hello ጤና ይስጥልኝ።
hello ሰላም ነው?
እግዚአብሔር ይመስገን እንዴት ነህ?
አለን አለን።
እንትን ለመጠየቅ ፈልጌ ነው። ምንድን ነው የሚባለው ይሄ አየር የሱዳን airlines እዚህ office አላቸው እንደ እዚህ ዱባይ እዚህ
የት?
ቦርሱዳን ቦርሱዳን የሱዳን?
ቦርሱዳን ቦ- ቦርሱዳን ያ እ- ም- ምንድን ነው የሚባለው መሰለህ ባር ባ- ባ- ባርድ የሚባል አየር አለ መሰለኝ እዛ አየር ትኬት ልቆርጥ ፈልጌ እና እዛ አለ ወንድሜ ማን የሚባል
አየሩ እ የአየር መንገዱ
ባርድ ባርድ airlines ይባላል
እሱን አያሳየኝም።
ከ- ከ- ከእንትኑ ነው የሚመጣ ከኢትዮጵያ ከ- ከእንትኑ ከቦርሱዳን ከ- ከቦር- ከቦርሱዳን ነው የሚመጣ እዚህ office አላቸው እንዴ
office እዚህ የላቸውም።
የላቸውም አይደል አዎ
ኦ፣ በዛ በዛ ብቻ ነው አየር አየር ትኬት የሚቆረጥ ማለት ነው አ፣ ደርሶ መልስ እ፣ እዛው ነው መቅረት የነበረበት።
ኦ፣ በዛ በቦርሳን ነው ወደ እሱ- ወደ ሱዳን የፈለጉት አየር ለ- አየ- አየር ትኬት ለመቁረጥ ነው ኢትዮጵያ ኤርላይንስ እዛ የለም ከኦክቶበር ፊፍቲን ነው የሚጀምረው እሱ ደግሞ አሁን ነው መምጣት የፈለግ
ኦኬ
እንደዛ የሚል አይስና
እ
ምን አልከኝ አባቴ የ- የለም እዚህ ያየሁት እዚህ ነው ኦፊስ አንድ ላይ።
ኦኬ
እዚህ ያላቸውን office ምን እየፈለጉት ነው አንድ ጊዜ እዚህ የት እንዳለ check እያረኩሎት ነው።
okay እሺ፣ ይቅርታ ይቅርታ እሺ።
አዲስ አበባ ያላቸውን office የመጣ exact location ኡን አላመጣም።
አዎ አዲስ አበባ አላቸው
hello ምን አልከኝ
አዎ እዚህ በእንትን ጋር ከቦሌ ብራስ ወደ ቦሌ ቦሌ?
መድኃኒዓለም በሚመጡበት መንገድ አላቸው። ሰላም ኦ።
ሰላም ሲቲ ሞል ጋር ሳምሲቲ ሞል ጋር ኦኬ ቴንክ ዩ
እሺ፣ እናመሰግናለን። መልካም ጊዜ